ሄሎ ጤና ይስጥልኝ ቃል ኪዳን ገበስት ቤት ምንድን ነው?
ዊዝድሮዋል ነበረኝ።
በዚህ ስልክ ቁጥር ነው?
አዎ ሶስት ጊዜ ሁለት ሺህ መሰለኝ አንድ ጊዜ አንድ ሶስት ጊዜ ሁለት ሺህ አንድ ጊዜ ሶስት ሺህ
እሺ ድጋሚ ያዘው ነው ቅድም አውርተን ነበር አይደል?
አዎ ይቅርታ።
አይ ችግር የለውም። አይ አልገባም ወይ ልልክ ነበር አንድ ሺህ አምስት አይ መቶ የቅዱማ ገባ።
እሺ በቃ ይሄን ቼክ ላድርገው አንዴ።
አይ አይ ቲንክ
እሺ ሁሉም ገብቷል አይደል?
አዎ
እሺ መልካም ምሽት።